ጤና ይስጥልኝ።
አብሮ ይስጥልን።
እ ቢናም ኤሌክትሮኒክስ አ ከ WePlus Solution ነው የደወልኩት።
እሺ እ WePlus Solution provider ላይ እ ተመዝግቦ ነበረ አገልግሎት ለመስጠት። አሁን ስራ ስለጀመርን እ እርስዎ ላይ ሆነው ያለምንም ወጪ ከተጠቃሚዎች ጋር መገናኘትና ስራ መቀበል እንደሚችሉ ለማሳወቅ ነው።
ይቻላል። አ እሺ በተጨማሪ ደግሞ WePlus Solution user የሚል አለ ለተጠቃሚዎች የተዘጋጀ እሱን application አውርደው እ የእርስዎን ድርጅት ማየት ይችላሉ። እንደገና ደግሞ ሶስት መቶ ሀምሳ game ኦች ከአርባ በላይ service አገልግሎቶችና ትራንስፖርትን ጨምሮ መገልገል ይችላሉ።
ጥሩ እሺ አሸናፊ የሚያደርጉትንም referral code ያገኛሉ። እሱን referral code ለዘመድ ለጓደኞ share በማድረግ አሸናፊ መሆን ይችላሉ።
እሺ እሺ እሺ አመሰግናለሁ። መልካም ቀን።
ቴንኪው